ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
አቤት እ ከ Ethio Chicken ነበር የሚደውለው።
አ ባለፈው ቅሬታ አቅርበሽ ነበረ። እዛ አካባቢ ያለው የኛ ተወካይ ስልክ እያነሳ አይደለም ብለሽ ስልክ አነሳልሽ
እ እ ስልክ አነሳልሽ የኛ ተወካይ እዛ አካባቢ ያለው ይሰማል።
ይሰማኛል።
ሄሎ።
አዎ ምን እንደ ምን ከኢትዮ ያልከው?
Chicken ነው ከ Ethio Chicken እ።
ነው እኔ የሚደውልልሽ።
እ የእኛ ተወካይ ቅሬታ ቅሬታ አቅርበሽ ነበር አይደለ? በዶክተሩ ላይ ስልክ እያነሳ አይደለም ብለሽ
አዎ ሌላ ሰው ነኝ። ቆይ ትደውልልህ።
አሰፉ አይደለሽ እንዴ?
አይደለሁም አሰፉ ሽፈራ
አይደለሁም።
የዶሮ እርባታ ስራ አንቺ አይደለሽ የሚሰሪ? በዚህ ስልክ ተደውሎ አይ፣ ቅሬታ ቀርቦ ነበረ።
አዎ ስልኩ የእሷ ነው፣ ግን አሁን የቆጠረች ስለሆነ በኋላ ትደውልልህ።
እሺ እሺ